ጤና ይስጥልኝ።
ጤና ይስጥልኝ። ድጋፍ ፈልጌ ነበር።
እሺ ከይቅርታ ጋር አሁን ላይ እኛ የበጎ አድራጎት ስራዎችን እየመዘገብን አይደለም። እጃችን ላይ አምስት ሺ አምስት መቶ እና ከዛ በላይ የሚሆኑ ስላሉ እነሱን እንኳ እየሰራን ነው።
እ?
እጃችን ላይ ብዙ የተመዘገቡ ስላሉ እነሱን ብቻ እየሰራን ነው። እጃችን ላይ ያለውን ስንጨርስ ማስታወቂያ እናወጣለን ተመዝገቡ ብለን። አሁን ላይ መመዝገብ አንችልም።
እሺ፣ እሺ፣ እንግዲህ አመሰግናለሁ።
እሺ እኔም አመሰግናለሁ። እሺ መልካም ጊዜ።
እሺ።